hello ጤና ይስጥልኝ ምን ልታዘዝ ትሉብኝ? hello
ትናንትና ሰላሳ አምስት መልእክት ተልኮልህ ነበርና ዛሬ እምቢ እያለ ነው አልሰራም እያለ ነው።
ምን አልገባሎትም?
ገብቶታል ግን አይሰራም።
ይሰራል መልእክት መላኪያ ነው። እሺ የአንድ ቀን ነው daily ነው የቀን የምን ትናንት ከተገባ- ከገባሎት ትናንትና ነው የሚጠቀሙበት።
ወላሂ አዎ እሺ ይቅርታ በቃ እናመሰግናለን።
አሜን መልካም ጊዜ እሺ